ሃሎ ሰላሙ እንዴት ነህ?
ሃሎ ሃሎ ደህና ነህ?
ደህና አለን። ይቆያል እኮ ይሄ ነገር ቶሎ አይሆንም። ደግሞ ዲስኩም ይቆጥራል በመሀል እና
አዎ።
ምን ቶሎ መውጣት ነው ያለባችሁ?
አይ እኔ ሁለት ሰዓት መሄድ ስላለብኝ ነበር።
okay እኮ እንደዛ እኮ ነው ወይ ፋይሉን ላክልክና አውርደዋ ማለት አሁን ብን ራሱ ፋይሉን ባስጀምረው ትንሽ ሰዓት አዎ።
ሊወስድባችሁ ይችላል።
user በቃ እሺ፣ download ያርጋ download አድርጎ ይጨርስ።
በቃ እሺ፣ download አድርጎ ሲጨርስ አሳውቀን። እሺ ያው አዝዤዋለሁ።
እሺ።
keno ና spin ነው የሚጫንበት አይደለ?
no አይደለም፣ keno red keno red keno።
እኮ ገባኛ red queen ነው የጀርመን እኮ ልኬልሃለሁ። አሁን ይሄ ያልከኝ የ red queen ነው የምንጭንበት። አዎ እኮ።
የኛ red keno ብቻ ነው አዎ ብቻ ነው።
ከ- ከኖ ስልክ እሱን ለማለት ነው። ስለዚህ file ኡ download ሲያደርግ ሲጨርስ ንገረን።
እሺ።
እሺ እሺ፣ ሰላም እሺ፣ thank you